ይስጥልኝ ቤት
አብሮ ይስጥልን እንትን ነበር ምን ነበር?
ብር withdraw አድርጌ እስካሁን ድረስ አልገባልኝ ወደ ንግድ ባንክ።
ቤት ቤት ስልክ ቁጥር የደወልክበት ነው?
አዎ በዚህ ስልክ ቁጥር ስንት ብር ነበረ?
ሰባት ሺህ ምናምን ብር ነበር። ከዛ ሰባት በፊት ሺህ?
ከዛ- ከዛ በፊት ትናንት ያደረኩት ገብቶ ነበር። የዛሬው ግን አልገባም።
እሺ እሺ፣ ጠብቀኝ አንዴ። Hello፣ አቤት ሰባት ሺህ አስር ብር ነው አይደለ?
አዎ በ voucher ነው withdraw ያደረግከው እና እ፣ በ voucher withdraw ሲደረግ ሁለት አማራጭ ነው ያለው። የመጀመሪያው Best Bet ሱቅ ላይ ሄዶ ማውጣት ነው።
ቤት ቤት ሱቆች ላይ አዎ